ሄሎ ሰላም ጤና ይስጥልኝ ቴሌቪዥን አለ ምን ልርዳው?
አይ message አይቼ ነው። ስለዚህ እንድትን እንድታጠፉልኝ ፈልጌ ነው።
ለማስቆም ነው ለመጠቀም ፈልገው?
ለማስቆም
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ። እሺ